hello ጤና ይስጥልኝ ችፕችፕ
ሰላም ነው እንዴ?
ሰላም አለ በ application ኑ game ተጫውቼ ማለት ነው እሺ የአምስት መቶ ብር አሸናፊ ነኝ። በዚህ ስልክ ሳይሆን በሌላ ቁጥር ማለት ነው እሺ ቆይ አንዴ ስልክ ትሰጠኛለህ እ ቁጥሩን እሺ አዎ ዘጠና ሶስት ዜሮ ዘጠኝ ዘጠና ሶስት ዘጠና ሶስት ሶስት እሺ ሰማንያ ሁለት ሰማንያ ሁለት አስር አስራ ሰባት አስር አስራ ሰባት አ እሺ አምስት መቶ ብር እሺ እሺ መቼ ነበረ ያጫወት
ትላንት ነው ያሸነፍኩት ማጠደ ማለት እሺ አሳውቅልሃለሁ check አድርገህ ይልኩልሃል
እሺ እሺ እሺ እሺ